ጤና ይስጥልን ቢጫ ኢትዮጵያ በስራ አዶ ነኝ። እባክዎ ምን ልርዳው?
ጤና ይስጥልን እንዴት ናችሁ?
እግዚአብሔር ይመስገን ምን ልርዳው?
በዚህ ስልክ ቤተኛ ተመዝግቤ እህ እንትን ጎልዶች ነበሩ እና ናሪ ደንበኛች ድምጹት አይሰማም በደንብ።
እሺ በዚህ ስልክ እሺ የቤተኛ እንትን ነኝና እንትኖች ነበሩኝ coin ኦች የሚሰጡት ያወረድንበት ማለት ነው እሺ
እና ወደ ቢራ ወደ እንትን እንዲቀየር ፈልጌ ነው።
አሀ ቢራ እንዲሰጡት ፈልገው ነው።
አዎ
እሺ ለ promoter ኡ ታሳውቀዋል ይሄንን ጉዳይ ለመስመር ኃላፊው?
promoter ኡን ነግሬው ነበረ። ባለፈው በጣም ሰልፍ አለ ምናምን አለኝ። ቆይቷል ከነገርኩ።
እሺ ደንበኛችን የ BGI መለያ ቁጥሮትን ወይም ደግሞ TIN number ኦትን ይንገሩኝና ልመዝግብልዎት።
እሺ TIN number ኡ TIN number ኡን ረስቼዋለሁ። እስቲ እንዴት ደግሜ ደውዬ እንትን ልበልሽ?
እሺ እሺ ደንበኛችን ብቻ እሺ